Hello
ጤና ይስጥልን።
ጤና ይስጥልን። Best Bets
እ ለመጫወት deposit አድርጌ እሺ
እ ስገባ ወደ game ኡ ብሩ አልገባልኝም። አምስት መቶ ሀምሳ ብር
አምስት መቶ ሀምሳ ብር deposit message ኡ ልከህልናል
እ ከቴሌ ብር ቀንሶብኛል።
እኮ አዎ፣ ከቴሌ ብር ሲቀነስ message ይላክልክ አይደለ?
መጣ። አዎ መጣልኝ።
እሱ message ላክልን
ምን ላይ?
ቴሌግራም ላይ ቁጥር ልስጥህና እዛ ላይ ላክልን። እሺ
እሺ ቁጥሩን አሳውቅልሃለሁ ለ
እሺ ቁጥሩን ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ አዎ፣ እዛ ላይ ላክልን deposit message ኡን እና የ best bet ቁጥርህን የቴሌ ብር ቁጥርህም ካለ ከአንድ ላይ ላክልን።
ኦኬ እሺ እሺ